ጤና ይስጥልኝ ዋሽንግተን የህክምና ማዕከል ደህና ዋላ ደህና አደራችሁ።
እግዚአብሔር ይመስገን።
ከምኒልክ ሆስፒታል ነው።
እሺ እሺ ከ- ከድንገተኛ ክፍል chest CT ፈልገን ነበር።
እሺ እሺ አለን without ነው
እሺ ዋጋውን ልንገራችሁ ዋ- ዋጋው ስንት? ሶስት ሺህ ምናምን አዎ ሶስት ሺህ ስልሳ አዎ ስለዚህ አምቡላንስ ላኩልን።
እሺ ቁጥራችሁን ልስጥ ድንገተኛ ክፍል ነው አ- አ- እ?
ቁጥራችሁን ልስጥ ስልክ ስንት ነው? ስልክ ስልክ ስንት ነው? እኔ- ባለሙያ ነኝ። እንጂ ያየ አንቺ ዜሮ ዘጠኝ ሀያ
ሀያ
እሺ ሀምሳ ሰባት ሀምሳ ሰባት ዜሮ ዜሮ እሺ ዜሮ ዜሮ አርባ አንድ
እሺ አርባ አንድ እሺ አስተላልፋለሁ።
በዚህ ነው የምትደውሉላቸው። ላቸው በዚህ ደውሉለት። እሺ ድንገተኛ ክፍል re- red zone ነው ያሉት ባያቸው።
እሺ እሺ አምቡላንስ እኮ ይደወላል አሁን